ጤና ይስጥልኝ ጉዳይህን እባላለሁ። ምን ልርዳዎ?
ሰላም ሀና፣ እንትን የመኪና AC የ AC knob የሚሰራ ሰው ፈልጌ ነበር።
ምን አሉኝ ይቅርታ።
የመኪና እሺ air conditioner knob ማዞሪያውን ማሽከርከሪያው ከ air conditioner ጋር የተያያዘ
እሺ የመኪና air conditioner የሚሰራሉት ባለሙያ ነው የፈለጉት?
አዎ፣ የመኪና air conditioner አዎ፣ በቃ እሱ ያውቀዋል። የ- የ air conditioner ኡ knob ነው ማሽከርከሪያው ተብሏል።
እሺ ሙሉ ስሙን ይንገሩኝ።
ሚካኤል ግርማ ሚካኤል።
ሚካኤል ግርማ
እሱ የት አካባቢ ነው?
አሁን እስጢፋኖስ
እሺ እ፣ አንዴ መልሼ ልደውልዎት።
እሺ፣ እሺ።
እሺ